ትልቅ የመሰለኝ ችግር።
hello ጤና ይስጥልኝ።
ሰላም
እሺ ማታ order አድርጌ ነበረ፣ አልተደወለልኝም። ኮድ ደግሞ ተልኮልኛል። ለዛ- ለዛሬ አይደርስልኝም ይሆን?
OK check ላድርግሎት። በዚህ ቁጥር ነው የታዘዘው?
አዎ አዎ፣ በዚህ ቁጥር ነው የታዘዘው።
ያ በሚል ነው አይደል?
አዎ አዎ።
እሺ እ እንትን ከቢሮስ ወጥቷል? የስልክ ልስጦት የ driver
ወጥተዋል። ገና ይደውልልኛል ማለት ነው። እሺ አዎ ስጠኝ።
ይደውላል። location ኡ አካባቢ ነበር። ይቅርታ።
ሀይሌ ጋርመንት OK ስልክ ያዙ 09 12 27
አይባት 77 90
ሰባት ሰባት ዘጠና 47 90
እሺ አመሰግናለሁ።
እሺ እሺ